hello hello hello አቤት hello
hello hello hello፣ hello።
ወይዘሮ መስቲ ሰላም አደሩ?
እግዚአብሔር ይመስገን።
አለ እግዚአብሔር ይመስገን። ከሰ- ከሰመርካም የሰመርካም ፕሮግራም ለልጆች ትምህርታዊ የ summer camp ፕሮግራም ለልጆች የሚል አይተው ፌስቡክ ላይ ተመዝግበው ነበረ።
አሃ አሃ። ያው ተመዝግቤ ነበር ያስታወሱ?
እ ወ- ጥያቄ ትንሽ አለት እንዴ ወይዘሮ መስቲ?
አዎ ወ- ትንሽ ዋጋ የሚቀንስ የለም እንዴ? አንድ ኮርስ ብቻ ይሄ የሙሉ ነዋ፣ የሙሉ ዋጋ ነዋ።
በአንድ- የጥቅል
ስንት ነው ያዩት እርሶ?
ለግማሽ አስራ አምስት ሙሉ ሀያ ምናምን ነው ያዩት።
አዎ ሙሉ ሀያ አምስት ሺ አ፣ ግማሽ ማለት አሁን ከ July one እስከ July twenty six ባለን ጊዜ ውስጥ ሁለት ኮርስ ነው አንድ ልጅ የሚወስደው።
አሃ።
ስለዚህ ሁለት ኮርስ ነው certify ሆኖ የሚወጣው።
እህም። ምን ሁሉንም ነው ጠቅልላ የሚወስደው ወይስ ለአንድ ነገር ብቻ ሁለት ነው?
ኮርስ ኮርሱ ለምሳሌ ለሁለት ምንድን ነው?
ኮርስ
ምሳሌ አሁን ለምሳሌ ምን አለ?
programming one ን ሊሆን ይችላል ወይ AI ሊሆን ይችላል AI robotics ሊሆን ይችላል። ከእነዚህ ውስጥ ሁለቱን ኮርሶች ልጆች ባለበት level እም።
ሁለቱን ኮርስ እንደሱ ነው የሚደረገው።
እህም። ሁለት ነገር ማንኛውም ይሆን ዋጋው ይሄ ነው።
ሁለት አዎ ሁለት ኮርስ አንድ ላይ- ሁለት ኮርስ በአንድ ወር ውስጥ ነው የሚጨርሰው።
okay እህ። በቃ እሺ፣ እስኪ እደውላለሁ በዚህ ስልክ።
እሺ እሺ፣ በዛ አመሰግናለሁ።
እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ